ጊዜ ኢትዮጵያ ፌኒክስ ነኝ። እባክዎን ልርዳዎ?
ኧረ ጤና ይስጥልኝ ሰላም ነው?
ጤና ይስጥልን።
አብሮ ይስጥልኝ ሰላም ነው?
እግዚአብሔር ይመስገን።
አለን እንትን ነበር እንቁ የተጠራቀመው ማለት ነው።
እህ
የሆነ ጊዜ ሚኪ ባሴክስ ደውሎልኝ እኔ ደግሞ የቦታ ለውጥ አድርጌ ነበር ወደ ሰፈራ
እሺ ከመስመሬ ወደ ጀሞ ሚካኤል አካባቢ ነበር ያስተላለፈልኝ ደግሞ ማቴዎስ የሚባል ሴልስ ነው እሺ እና እና እስካሁን አልደረሰኝም። ቀጥሮኝ በመሀል ስልክ አያነሳም እስካሁን አልደረሰኝም። ለእኔ
ነጥቡ ተቆርጦበታል ተቆርጧል።
ተቆርጧል። አስራ ሁለት ሰዓትን ብሎኝ ነበር እዛ ሰዓት። አሁን እሺ ደንበኛችን BGI ID ዎትን ልቀበለው።
እሺ
BGI ID ቁጥሮትን ያውቁታል አይደል?
የ TIN number ነው
TIN number ሳይሆን የ BGI መለያ ቁጥር አለ። በ text የገባሉት ነገር የለም።
እስቲ አያውጭ መልሼ ልደውል ምን አሉኝ?
መልሼ ልደውል ወይ እሺ TIN number ኦትንም ቢሆን ይስጡኝና በዛ ልፈልግልዎ።
እሺ እሺ ወይ ልደውል ቆይ አንዴ በቃ ላይ ነው
ምን አሉኝ ደንበኛችን?